ጤና ይስጥልኝ ልብዛ ጠቅሚ ባትና ከተመረጃ ልሰው ጤና ይስጥልኝ አብረችን ሰላም ነው።
እግዚአብሔር ይመስገን። እና ኢትዮጵያ መረጃ ልስጦት።
የሆነ ከሬዲዮን ማስታወቂያ ትንሽ ይላል።
እሺ ልክ ነዎት። የቪዛ ፕሮሰስ የቪዛ ፕሮሰስን እነግሮታለን፣ መረጃ እንሰጦታለን።
እ፣
እሺ እንገርኝና የየት ሀገር መረጃ ልስጦት?
አሁን ወደ ዱባይ ወደ ዱባይ።
አ እሺ ዱባይ ለምን ጉዳይ ነው የሚሄዱት? ለስራ ነው ያው ለትምህርት ወይስ ለስራ ለበ- ለስራ እሺ ለስራ ከሆነ ደንበኛችን ፓስፖርት ይኖሮታል?